ሄሎ ጤና ይስጥልኝ አክስማዊት ራይት እሺ እንትን ታክሲ ፈልገን ነበር።
እሺ መነሻ የቡሊን ያው አ- አብርሃ ካስትል አሀ አከተ ካስል።
ሰዓተ ሚቲ እሺ ከአብርሃ ካስትል ወዴት ነው የምትሄዱት?
እንትን ሀውልት ምናምን ያለበት ሀውልቲ አ እሺ እሺ አሁን እንልካለን።
እሺ ታንኪ እሺ እናመሰግናለን። እሺ።
አይኑ ናዞ ምን ናዞ አቤልም